hello hello ሰላም ነኝ። አቤት ሰላም ሰላም ነው አለው። እንዴት ነህ?
order ነበረና ጨርሼ እስቲ complete ይሆንልኝ አሳውቃችሁ ነበር። ሰባ አንድ ማነህ?
ዮናስ ዮናስ ሰባ አንድ ሰባ ሁለት ሰባ ሁለት እና አሁን time እያበላል ብለውሃል?
እኔ አዎ መሰለኝ እኔ ምን- ምኒቱ ካለቀ በኋላ ነው እኔ customer ኡ ጋር ሄድኩት። ስልኩም አይሰራም ብሎ ስልኩ አይሰራም ነበረ?
አዎ
እሺ ለማንኛውም check አደርጋለሁ። እሺ ለማን ነበር ያሳወቅከው?
ለአብቴት ለቤርሳቤት ብዙ ናችሁ በእናትህ እሺ እሺ check አደርገዋለሁ። እሺ ዮናስ